ሰላም
እሺ፣ ሰላም ነው እናት?
Hello፣ አቤት። ሰላም እ፣ ቅድም ደውዬልሽ ነበር እና ሽንኩርቱ ደርሶኛል ኮድ እያለኝ ኮድ ደግሞ አልተላከልኝም።
አልተላከሉትም።
አ፣ አልተ- አልገባልኝም ሀያ ሀያ እንደተላከልኝ ነው። ከዛ ወዲህ ብሎ order አዘዝኩ አልገልኝ።
እኛ ጋር ደግሞ የሚታይ ነገር የለም።
አዎ፣ እስኪ check driver ኡ አድርግ።
እንዲደወልለት እናደርጋለን። በቃ ይቅር።
ወይ ደግሞ ላገናኝሽ እንዴ እሱ ጋር driver ኡ driver ኡን። እሺ፣ እንጂ
አቤት አቤት
Hello፣ እንደምን ሸምሱ፣ አቤት እ፣ ሰላም አይደል? ሰላማዊት ሙሉ ጌታ ነው አይደለ?
አ ሰላማዊ ሙሉ ጌታ ነው።
አጠቃላይ አስር ኪሎ ሽንኩርት።
አስር ኪሎ አዎ፣ እዚህ ጋር ግን ኮዱን ማወቅ አንችልም።
ምናችን order አርጋች እዚህ ጋር ኮድ አይወጣልንም። ሸምሱ እንዴት ነው የሚሆነው?
እና ኮድ ሳትቀበል እንዳሰጡ ተብለናል። አንድ ተብላችኋል። በቃ አዎ።
ቆይ፣ የአብስራ ስልክ አለ ወይንም የአብስራን ትጠይቀዋለህ?
ዘርገው እሺ አዎ የአብስራን ጠይቀውና ስጣ። እሺ